Hello hello hello
አይሰማም?
ሰላም ጤና ይስጥልን ቴሌቪዥን
እንደ ብር እኮ ቀን በቀን ሁለት ሺህ ብር የቆረጠብኝ እኮ ነው።
ለማቋረጥ ፈልገው ነው።
አዎ ይቋረጥብኝ አልፈለኩም። በስልሳ
እሺ ስልኮትን ይንገሩኝ።
ሰባ ሁለት
ሰባ ሁለት ዘጠና አንድ
ሰባ ሁለት ዘጠና አንድ እሺ እ
ዜሮ ዘጠኝ ሰባ ሁለት
እሺ ዘጠና አንድ ዘጠና አንድ እሺ
ስልሳ ስልሳ ስድስት ዘጠና ስድ- ስልሳ ስድስት ስንት ነው መጨረሻው? አቤት አይሰማም ድምፆት መጨረሻው።
ዜሮ ዘጠኝ
እሺ hello ስልሳ አንድ
ስልሳ መጀ- ስንት ነው ስንት መ- መጀመሪያ ዜሮ ዘጠኝ ስንት ነው?
ስልሳ አንድ ስልሳ አንድ ሰላሳ ስምንት
ሰላሳ ስምንት ሀያ አራት
ሰባ ሰባ አራት ነው ሀያ አራት ሀያ አራት
ሀያ አራት እሺ እሺ የመጨረሻው ስልሳ አራት